ጤና ይስጥልኝ። የት የጉዞ አገልግሎት እባክዎ?
ሰላም ጤና ይስጥልኝ።
አብረው እባክህ ይስጥልኝ።
መረጃ ፈልጌ ነበረ።
እሺ ይቻላል።
እም፣ ድሬዳዋ ደርሶ መልስ ትኬት ስንት ነው?
እሺ ለመቼ ነው መሄጃ የሚፈልጉት?
ለ next week አንዱ ቀን
እሺ check ላድርግልዎት። እሺ መመለሻስ መቼ ነው የሚፈልጉት?
ወይዬ እ?
መመለሻ መቼ ነው የሚፈልጉት?
ምን አልከኝ?
መመለሻ መመለሻ ቀን አለ የድሬዳዋ ደርሶ መልስ እሺ ከስንት ቀን በኋላ ነው የሚመለሱት?
ቢያንስ እ፣ ከሳምንት በኋላ ከሳምንት በኋላ እሺ። check እያደረኩልዎት ነው። እሺ ለአንድ ልጅ ለአምስት አመት ልጅ እና ለእኔ ማለት ነው ኦ የአምስት ዓመት ልጅ አለዎት?
አለ አዎ እሺ እሺ፣ በቃ አንድ ደቂቃ ይስጡኝ፣ ቼክ እያደረኩልዎት ነው። እሺ
አረጋ በልክ ተሳይ አይ ነገር አዎ ይሁን ያርግ
በጣም ይቅርታ መስመር ላይ ያቆየሁት አለሁኝ። እሺ እየሰራሁልዎት ነው።
እሺ
እሺ በጣም ይቅርታ እንጠይቃለን መስመር ላይ ስላስጠበቅኩት። check አድርጌልዎታለሁ። እ፣ ቅናሽ ሰዓቶቹ ጠዋት አስራ ሁለት ሰዓት ተኩል፣ ቀን ዘጠኝ ሰዓት፣ ጠዋት አንድ ሰዓት ተኩል እ፣ ጠዋት